Sorry Hello Hello Hello፣ ጤና ይስጥልን።
አብሮ ስትልን ዳጊ ፒክቸር ነው።
አዎ እሺ፣ እኔ ከዊ ፕላስ ሶሉሽን company ነበር የደወልኩት።
ከምን ከዊ ፕላስ ሶሉሽን company እሺ company ያችን አንድ app develop አድርጓል እና እሱ ውስጥ ከሀምሳ በላይ service ኦች አሉ። ከ service ኦቹ አንዱ ደግሞ የፎቶ ቤት service ነው እና እሱ ላይ እንድትመዘገቡ ነበረ። በነፃ ነው። ስትመዘገቡ ስልክ ቁጥራችሁ፣ አድራሻችሁ እና የምትሰጡት service እዛ እኛ app ላይ ይኖራል። ማንኛውም የፕላስ ሶሉሽን ተጠቃሚ የፎቶ ቤት service የሚፈልግ ሰው እናንተን በቀላሉ ያገኛቸዋል ማለት ነው እሺ እና ከእናንተ የምጠበቀው ፈቃደኛ ከሆናችሁ አሁን በምልክላችሁ link app ኡን download አድርጋችሁ register ማድረግ ነው።
እሺ ላክልኝ።
ብዙ ቁጥር ላክ።
አዎ እሺ፣ አመሰግናለሁ። መልካም ቀን።